ሄሎ ትምህርት ቤት
ትኬት ቁጥር ይልኝ ብዬ ነበር።
ትኬት
አዎ
እሺ፣ በጽህፈት ቁጥር cashier code ንገር፣ የምትጠቀመው?
cashier code ንገር። አዎ እሺ፣ እሺ ንገረኝ። cashier code አስራ ሶስት ሰባ ዘጠኝ አስራ ሶስት ሰባ ዘጠኝ አዎ ስልሳ አምስት ሀያ አራት አስራ ሶስት ሰባ ዘጠኝ
አስራ ሶስት ሰባ ዘጠኝ ስልሳ አምስት ሀያ አራት
ቀን ቀኑ ትክክል ነው። እዚህ ላይ ከዚህ እ?
አሎ አ- አቤት አንዴ ትጠብቀኛለህ።
እሺ ካርድ እየቆረጠ ነው ወደ ታች ነው።
አልበላሁት እኮ አ?
ሌላ እ፣ ሄሎ።
ጥቂቱ ሎስት ነው። እሺ፣
ብዙ ነው ወይስ አዎ ብዙ ሎስት አለው።
እሺ ሌላ ንገርሽ አንድ እሺ፣ አስራ ሶስት ሰባ ዘጠኝ ሌላ ቁጥር ልንገርሽ እያለኝ ነው።
አስራ ሶስት ሰባ ዘጠኝ አስራ ሶስት ቀይ እሺ፣ አስራ ሶስት ሰባ ዘጠኝ
ሀምሳ ሀያ አራት ሀምሳ ሀያ አራት አዎ
ይሄ ደግሞ የዛሬ ጨዋታዎች አሉት። እስካሁን የዘ- እስካሁኖቹ ታርመዋል፣ ግን የሚቀር ጨዋታ አለው።
እስካሁን አራ- ታርሟል አዎ እስካሁን ታርመዋል፣ ግን የሚቀር ጨዋታ አለው።
አዎ እሺ እ ሌላ ንገርሽ ሌላ አላስቸገርኩ አስራ ሶስት ሰባ ዘጠኝ እሺ አስራ ሶስት ሰባ ዘጠኝ ሀምሳ ዘጠኝ አስራ አምስት
ሀምሳ ዘጠኝ አስራ አምስት አዎ
ይሄ ሎስት ነው። እሺ እሺ
አመሰግናለሁ።